አሸኟትም ወይ አሸኟትም ወይ በሄዱ አይደለም ወይ አትሸኙትም ወይ አትሸኙትም ወይ ሊሄድ አይደለም ወይ ሊሄድ አይደለም ወይ ሊሄዱ አይደለም ወይ በሉን ሸኛቸው በሉን ሸኛቸው ጎጆች ናቸው አዲስ ቤተሰሪ ጎጆች ናቸው እንመርቃቸው እንመርቃቸው ብለን ያዘልቃቸው በአዲሱ ቤት በአዲሱ ቤት ልጅ ይፈንጭበት የዛሬ ዓመት የዛሬ ዓመት ሁኜ ልጅ እናት የዛሬ ዓመት የዛሬ ዓመት ሁኔ ልጅ አባት ለክርስትና ለልደት ደግሞ ያደርሰን ለከርሞ አለ ገናን አለ ገና ገና የሚዜዋም አለ ገና ገና የሚዜውም አለ ገና ገና የእህቶቿም አለ ገና ገና የወንድሟም አለ ገና ገና የእህቶቹም አለ ገና ገና የወንድሙም አለ ገና ገና የአጃቢውም አለ ገና ገና የአጃቢዋም አለ ገና ገና አለ ገናን አለ ገና ገና ከእንግዲህ ብቸኝነት ቀረ የሐሳቡ የልቡ ሰመረ የሰላሙን ባለቤት የደስታውን ኩራት ክብሩን ጋሻውን መከታውን ሰጥቶታቸው ከእንግዲህ ብቸኝነት ቀረ የሐሳቧ የልቧ ሰመረ የሰላሟን ባለቤት የደስታዋን ኩራት ክብሯን ጋሻዋን መከታዋን ሰጥቷታቸዋል ይትባረክ ይትባረክ እህ ዘላለም ዘላለም ዘላለም ዘላለም ይትባረክ እንደ አብርሃም ይትባረክ ይትባረክ እህ ዘላለም ዘላለም ዘላለም ዘላለም ይትባረክ እንደ አብርሃም ቃና ዘገሊላ ከሰርጉ ተገኝተህ ድንቅ የፈጸምክ አምላክ ትንግርት አሳይተህ ውሃውን በታምር ወይን ያደረክ የሙሽሮቹን ሰርጋቸውን ባርክ እህ ዘላለም ዘላለም ዘላለም ዘላለም ይትባረክ እንደ አብርሃም ቅድስት ድንግል ማርያም ረብሩሃ እመቤት በቃና ተገኝተሽ ከሰርገኞቹ ቤት የሚያዘውን ሁሉ አድርጎ እንዳልሻቸው ዛሬም ለሙሽሮ መንገዱ ምሪያቸው እህ ዘላለም ዘላለም ዘላለም ዘላለም ይትባረክ እንደ አብርሃም ይትባረክ ይትባረክ እህ ዘላለም ዘላለም ልትዋርቅ እንዳብ